hello
ይሰማል። ደንበኛችን
ማሽን እሚስ ማሽን ነበረ።
ምን አሉ?
ማሽን ተበላሽቶ ነበር።
እ እሺ ልመዝግብሎት BG ID ዎትን ወይ ደግሞ T number ይንገሩኝ።
አቶ T number ኡን ንገረኝ።
ትንሹ